ሰላም እንደሚስጥልን ችብችብ እባክዎ መጣው ሰላም ናችሁ?
ሰላም ነን።
አዝዤ አልመጣልኝም። ለምን
ምን አሉ?
ደውዬላችሁ ነበር። አዝዤ አልመጣልኝም እና መች ነው ያዘዙት?
ደውዬላችሁ ነበረ ያዘዙት መች ነበር?
ከሶስት ቀን በፊት
ሎኬሽን የት ነው ያሉኝ?
ገደቤ አዲስ ገበያ ጠዋት ላይ ደውለው ነበረ።
ላው ደውዬ ነበር።
አዎ እንደወጣ ነግሬዎታለሁ እኮ driver ኡ አልደወለም።
የለም
okay እሺ። እንዴ መጥቶ ነበር driver ኡ ዛሬ እርሶ ሰፈር?
ኧረ እኔ እንጃ አላውቅም። ይመጣማ ይደ- ወይ ይደውልልኝ ነበር ወይ እንግዲህ የኔ አላመጣሁም አላውቅም።
ጠይቄ እኮ እንደመጣ ነበር እኔ ያሳውቁኝ።
እኔ ደግሞ አሁን እፈልገዋለሁ።
ፕሮዳክቱን ኦኬ አዎ። አይ የማይመጣ ከሆነ እኮ ላዝ ነው በቃ ሌላ ቦታ አዝዤ ነው በቃ አሁን ደስ ሰው ልኬ ላስመጣ ቤት አራስ ስለሆንኩኝ እቃውን ፈለግኩኝ እና ይመጣል ስለዚህ- ደግሞ።
okay የማይመጣ ቢሆንም ካወቅኩ እኮ ችግር የለውም እገዛለሁኝ ሌላ ቦታ ሂጅ አስገዛለሁ እሺ ምን ልሽለው እናንተ እናንተ ጋር ተማምኜ ነው ልክ ነው ታዲያ።
ገብ- ገብቶኛል አዎ። ወጥቷል ስላለኝ ነው ጠዋት የነገርኩት እና እሺ ያሳውቀውታል እሺ እሺ